የማይገባኝ ነበር ይሄ መዳን ማይገባኝ ነበር ይሄ መዳን ለዚህ ክብር መመረት ይገርመኛል ለዚህ መዳን መመረት ይገርመኛል ባንተ አይኖች መታየት ያስደንቃል ባንተ አይኖች መታየት ያስደንቃል ምኔ ልስጥ ምኔ ልስጥ ምኔ ልስጥ ሕይወቴንም በፊት ላፍስስል ምኔ ልስጥ ምኔ ልስጥ ምኔ ልስጥ ባለኝ ኃይል ላንተ ክብር ልዘምር ምኔ ልስጥ ምኔ ልስጥ ምኔ ልስጥ ምስጋናዬን ከልቤ ላቅርብልህ ብዙ ታላላቆች ብዙ ባላባቶች እያሉ ጠቢባን እንዴት መታደለው እንዴት መታደለው መታየት ባንተ አይ ይሄ ክብር ጭራሽ እንዲያውም በጭራሽ ለኔ አይገባኝም መዳን የሰጠኸኝ እኔን ያከበርከኝ ክብር ለዘላለም ምኔ ልስጥ ምኔ ልስጥ ምኔ ልስጥ ሕይወቴንም በፊት ላፍስስል ምኔ ልስጥ ምኔ ልስጥ ምኔ ልስጥ ባለኝ ኃይል ላንተ ክብር ልዘምር ምኔ ልስጥ ምኔ ልስጥ ምኔ ልስጥ ምስጋናዬን ከልቤ ላቅርብልህ ሁሌ የሚተጉ ዘውትር የሚጾሙ እያሉ በምድር እንዴት ስታየሁኝ በምን መመዘኛ በምን ስተአምር አዎ ታምር ነው ለሰሚውም ትንግርት ግራ የሚያጋባ የሚሹ እያሉ ብዙ የሚተጉ በታደካማው ጋር ማይገባኝ ነበር ይሄ መዳን ማይገባኝ ነበረ ይሄ መዳን ለዚህ ክብር መመረት ይገርመኛል ለዚህ መዳን መመረት ይገርመኛል ባንተ አይኖች መታየት ያስደንቃል ባንተ አይኖች መታየት ያስደንቃል ምኔ ልስጥ ምኔ ልስጥ ምኔ ልስጥ ሕይወቴንም በፊት ላፍስስል ምኔ ልስጥ ምኔ ልስጥ ምኔ ልስጥ ባለኝ ኃይል ላንተ ክብር ልዘምር ምኔ ልስጥ ምኔ ልስጥ ምኔ ልስጥ ምስጋናዬን ከልቤ ላቅርብልህ ብሆን ነበረ ከወዴትስ ልወድ ሕይወት ባላገኝ የፍቅር አይኖች የማዳን ክንዶች ፈጥነው ባይረዱኝ ጠፍቼ ነበረ ብቀረው በምድር ተቅበዝባዥ ሰው ሆኜ ከሞት አውጥተኸኝ ርስትን አወረስከኝ ክበርብኝ በኔ ተአምር ነው ተአምር ባንተ አይኖች መታየት መታደል ነው መታደል ለዚህ ክብር በመረት ተአምር ነው ተአምር ባንተ አይኖች መታየት መታደል ነው መታደል ለዚህ ክብር በመረት መታደል ነው መታደል ለዚህ ክብር መመረት ተአምር ነው ተአምር ባንተ አይኖች መታየት መታደል ነው መታደል ለዚህ ክብር መመረት